ይስጥልን ቤት ቤት ቤቲ ነው የምንረዳው።
እባክሽ ይኸውልሽ ሶስቴ with I mean deposit አድርጌ አየር ላይ እየወሰደው ነው። ምንድን ነው ሲሰማ እንደ ሁሌ- deposit እየሰራ አይደለም እያስተካከል ነው ነው እና ሲሰራ ያወጣሻቸው ጠቅላላ ወደ ቤት ቤት ይገባል። እሺ system እስኪስተካከል ግን ከዚህ በኋላ አትሞክሪው።
እንደ ሁሌ ነው በቃ እንደዚህ በጣም ነው የሚያስጠላው።
ሁሌም ማለት ከዚህ በፊት አጋጥሞሽ ነበር?
አዎ አጋጥሞኝ ቅዳሜ ዕለት ደውዬ እንትን ያለልኝ እና እንደዚህ በጣም ነው የሚያስጠላው።
አንዳንድ system እንደዚህ ነው ያስ- ያጋጥማል እና እየተስተካከለ ነው ይገባል። ችግር የለም።
መቼ ነው የሚስተካከለው? ገና ይቆያል።
እያስተካከልን ነው አሁን። ዛሬ አሁን?
ካለቀ አለቀ፣ ካላለቀ ግን ነገ ነው የሚሆን።
ኧረ በእናትሽ እንደዚህ ሰው game እየተጫወተ
ይቅርታ በጣም
deposit